ከእሷ ጋር በሀሳብ ያለ መግባባት እንደው ያለ ማወቅ ፈተና መግባት የጓጓ ሞኝ ነው ይጥራል ሊደፋት አሁን ይህ ፈተና እንዴት ይታለፋል? ከእሷ ጋር በሀሳብ ያለ መግባባት እንደው ያለ ማወቅ ፈተና መግባት የጓጓ ሞኝ ነው ይጥራል ሊደፋት አሁን ይህ ፈተና እንዴት ይታለፋል? ከፈተና መውጫው መላው ሲቸግረኝ መላው ሲቸግረኝ በዚህ ለፍልሎ እንዲያው ማን ነገረኝ እንዲያው ማን ነገረኝ አትረዳኝም እሷ ብላትማ ቤቱ ብላትማ ቤቱ ችግም ካልመለስኩት እኔው ባለቤቱ እኔው ባለቤቱ ኦሆሆይ፣ ኦሆሆይ፣ ኦሆሆይ። እንዲያው ብዬ እንዲያው ተጋልኩና ያላቂ ነገር ብቀርባት በዝና ብቀርባት በዝና ሰጠችኝ ፈተና ፈተና ፈተና ሰጠችኝ ለልቤ ፈተና ፈተና ሰጠችኝ ፈተና ፈተና ፈተና ሰጠችኝ ለልቤ ፈተና ፈተና ከእሷ ጋር በሀሳብ ያለ መግባባቴ እንዲያው ያለ ማወቅ ፈተና መግባቴ የጓጓ ሞኝ ነው ይጥራል ይለፋል አሁን ይህ ፈተና እንዴት ይታለፋል? ከእሷ ጋር በሀሳብ ያለ መግባባቴ እንዲያው ያለ ማወቅ ፈተና መግባቴ የጓጓ ሞኝ ነው ይጥራል ይለፋል አሁን ይህ ፈተና እንዴት ይታለፋል? የመውደድን ጥበብ ገልጣ ሳታሳየኝ ገልጣ ሳታሳየኝ ይልኝ ይችን ሰው ተጠየቅ ስትለኝ ተጠየቅ ስትለኝ የማይቀር ሆነና ፈተና መድረሱ ፈተና መድረሱ እንግዲህ ለማለፍ ከየት ይገኝ መልሱ ከየት ይገኝ መልሱ የኔው አስተማሪ ቸኮላለችና ፍቅሯን ሳታስረዳኝ እንዲያው በደፈና እንዲያው በደፈና ሰጠችኝ ፈተና ፈተና ፈተና ሰጠችኝ ለልቤ ፈተና ፈተና ሰጠችኝ ለልቤ ፈተና ፈተና ሰጠችኝ ፈተና ፈተና ፈተና መግባቴ እንደው ያለማወቅ ፈተና መግባቴ የጓጓ ሞኝ ነው ይጥራል ይለፋል አሁን ይህ ፈተና እንዴት ይታለፋ ከእሷ ጋር በሐሳብ ያለ መግባባቴ እንደው ያለማወቅ ፈተና መግባቴ የጓጓ ሞኝ ነው ይጥራል ይለፋል አሁን ይህ ፈተና እንዴት ይታለፋል የማፍቀርን ጅምር ዳር ሳላደርሰው ዳር ሳላደርሰው ልፈትንህ አለች እንዳስተማረ ሰው እንዳስተማረ ሰው አልገባኝም ብላት ይኸው ነው እያለች ይኸው ነው እያለች ያልተረዳሁትን ትጠይቀኛለች ትጠይቀኛለች ኦሆሆ ኦሆሆ ኦሆሆ ገዛ ሳታስረዳኝ ሀሳቧን ተንትና መላውን ሳትነግረኝ እንዳሻት በትና እንዳሻት በትና ሰጠችኝ ፈተና ፈተና ፈተና ሰጠችኝ ፈተና ፈተና ፈተና ሰጠችኝ ለልቤ ፈተና ፈተና ሰጠችኝ ለልቤ ፈተና ፈተና ሰጠችኝ ፈተና ፈተና